ሄሎ
ቤት ሰላም ጤና ይስጥልን ዛኪር
እሺ ከዊ አብሮ
ከዊ ፕላስ ነበር ምደውለው የእኛን application አውርደህ ነበር
አ እሺ ለአሽከርካሪነት ነው ወይስ ለተጠቃሚነት
አይ ለሁለቱም አይደለም
እ ለምን ነበር ያወረድከው ለማየት invite ምናምን ለማድረግ ነበር አዎ እኮ ለተጠቃሚነት አሽከርካሪ አይደለህም ግን የተመዘገብከው invite ም ለማድረግ ቢሆን ቲክቶክ ላይ አይተህ ነው
አ አዎ አንተ ግን የተመዘገብከው invite ሲያደርጉ አሽከርካሪዎቻችን የሚመዘገቡበት ላይ ነው
አ እና ዊ ፕላስ solution user የምትላለች ለተጠቃሚ የምትሆንና referral code ህን የምታገኝባት አሸናፊ የምታደርግ referral code ያለችባት ዊ ፕላስ solution user የሚል ከሶስት መቶ ሀምሳ በላይ game ያለው አ referral code ያለበት አለና እሱን እንድትጠቀም ለአንድም ለሁለትም ለሶስት ሰውም ደግሞ invite ስታደርግ እኛ ጋር ነጥቡ እየተያዘልክ ይሄዳል ማለት ነው።
እሺ እሺ አመሰግናለሁ። መልካም ቀን።